Melo, tienes Industries.
አብረው እስክንድንት ነበር ብዙ ድሮ አወራሁ ቼክ አድርግልኝ እስኪ
አሁን በደወልክበት ቁጥር ነው ዲስትሪክት ተጠቀመ።
አዎ አዎ አዎ አዎ
ስንት ብር ነበር? ይቅርታ hello hello
hello
ስንት ብር ነበር?
አሁን መጨረሻ ላይ ያረኩኝ ሀያ ሺህ ብር ነበረ።
እሺ እሱ ነው። እሺ እሺ አንድ ጠ- ሌላም ያልገባ ካለ check አድርግልኝ። ብዙ ነው አረኩኝ።
እሺ እሺ አዎ ሀያ ሺህ ብር እና አስር ሺህ ብር አድርገሃል። processing ላይ ናቸው። እሺ ይገባልሃል።
ሁለቱ ብቻ አሁንም- ነው የቀረው።
አዎ አሁን ሌላ ሀያ ሺህ ብር አለ። አሁን ያደረከው እሱን ኮንፊርም አድርጌልሃለሁ። ሳዳም እሺ።
አይደለ? ሳዳም አህመድ አዎ confirm አድርጌልሃለሁ። በቻፓ ስለሆነ ቪዲዮ ያደረከው ትንሽ ይቆያል። ትንሽ ቆይታ ሞክረው። ይገባልሃል።
እሺ፣ እሺ፣ መልካም ምሽት።
እሺ።